ችል ሄሎ ጤና ይስጥልን ቢፍት ቤት አቡ አሁን ወይ ድሮ አርግቼ በዚህ ስል እሺ ኮዱ ጠፍቶብኝ ነው። እንዴት ነው የሚሻል?
በም- በቮቸር ነው ያደረከው አ
እሺ አካውንት ሂስትሪ ላይ ግባ መጀመሪያ
ኦንላይን አካውንት አዎ፣ ሎጊን አድርግና ስልክህን አካውንት ሂስትሪ ላይ ግባ ቀጥለ voucher history ላይ ትገባለህ ከዛ start date እና end date ሚል ይመጣልሃል ቀን ዛሬ ከሆነ የዛሬን ታስገባለህ end date ኡን ደግሞ end date ኡንም የዛሬን ማለት ነው ዛሬ ነው አይደል ያደረከው create አንድ ሺህ አዎ አዎ። ስለዚህ ሁለቱንም create start date ም end date የሚለውን ቀኑን ታስገባና search ስትለው ኮድ ይመጣልሃል። ስድስት digit ኮድ ነው። አንድ spelling አለው መሀል ላይ እንደዛ ስታደርግ ይመጣልሃል። ኮዱን deposit በሚለው ውስጥ deposit voucher የሚለው ላይ ታስገባዋለህ። ካልሆነ ደግሞ ሱቅ የት አካባቢ ነህ?
እዛው ቤት ቤት እንዳጠገብ
ማለት አዲስ አበባ ውስጥ ነህ?
ኧረ አይደለም በቃ መተሃራ ትችላለህ። ሱቅ ሄደህ መውሰድ ትችላለህ ብሩን።
መልካም